ሰላም ጤና ይስጥልኝ ይመስገን። hello hello
ጤና ይስጥልኝ።
ጤና ይስጥልን ቤት ቤት አዎ ለአንድ አጥቼ ነበረ እና ቦነሱን አልመለስልኝም።
እሺ cashier code ኡን ትነግረኛለህ?
አንድ እ?
ቆይ ቆይ አስር እሺ አስር ሰባ ሶስት ሰባ ሶስት ሰላሳ አራት ሰላሳ አራት አርባ አራት አርባ አራት አዎ እሺ ሌል ጠብቅ ምንድን ነው አንድ loss አለብኝ ግን ምንድን ነው አንዱ እታች ያለው እንትን postponed ሆነዋል።
አንድ ጨዋታ አዎ አንዱ ጨዋታ postponed ሆነዋል። ስንት ሰዓት ነው መሰለክ የሚሞላው? ሀያ አራት ሰዓት ሲሆን መጠበቅ አለብክ። እንትን ስለሆነ postponed ስለሆነ ሀያ አራት ሰዓት ሲሞላው መጠበቅ አለብክ። እሱ ደግሞ የሚሞላው ለአራት ለአምስት ሩብ ጉዳይ ምናምን እንደዛ ነው
እሱ ከሞላ በኋላ ይኖረሃል። አንድ loss ብቻ ነው ያለብክ።
አይ ስለዚህ ጠብቅ ሀያ አራት ሰዓት እስኪሞላ፣ ከዛ ራሱ update ያደርጋል። እሺ እሺ እሺ እናመሰግናለን።